ጤና ይስጥልኝ። ሁሉ ስፖርት ባኮ ምለዳ
እንትን ከአንድ ከወር ምናምን በፊት ስድስት መቶ ብር ልኬ ነበረ እንትን ምንድን ነው ቴሌ ቴሌ ብር pay ሳንቲም በሚል
እሺ። ቴሌግራም ላይ ልከዋል።
ቴሌግራም ላይ አይደለም
ከ deposit አድርገው ነው ያልገባሉት።
አዎ withdraw ለማድረግ ነበር እኔ የፈለግኩት። withdraw ስለው ወደ ቴሌ ብር ይገባል ብዬ ከዚ ግን አየር ላይ ቀረ።
ላይ ያልገባሉትን ፎቶ ያነሱና በቴሌግራም ይልኩልናል።
ያልገባልኝን ምን ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው ይልኩልናል። transaction ኑን ማለት ነው።
እሺ transaction የሚለው ላይ screenshot ላድርገውና ልላክ።
አዎ ቴሌግራም ላይ ይላኩልን።
እሺ እሺ